ኦርደሩ ደርሷል እያሉ ነው። እሺ ውሰድ።
ትንሽ ጠብቀኝ ብላኛለች። እንግዲህ የጠበቁት ነው።
ምግብ ቤት ነው ያለው። አ?
እሷ በረፈ ገዩ አስኮል ልጅ ታን እሺ ትንሽ ጠብቀኝ ብላኝ እደውልልሃለሁ ደግሜ። እሺ